በቴሌግራም ላክልልሽ ነበር ልኬዋለሁ ግን
ማን ልበል ስሞትን?
ዮሐንስ
የቴሌግራም ስሞት
ጆን
በስልክ ንገሩኝ ጆን። አሁን በደወሉበት ነው?
አዎ በዚህ በመጨረሻው ሀምሳ አምስት ሀያ አራት ቤት አዎ balance ነው እኮ አላሳየኝ አለ እና እምቢ አለ balance እያለ እምቢ አለ
ዜሮ ዘጠኝ ሀያ አራት ሰላሳ ሶስት ኧረ ዜሮ ዘጠኝ ሀያ አራት አርባ ሶስት ሰላሳ ሰባት ሀምሳ አምስት አዎ
እዚህ ላይ የመሰለኝ አይደለም። ቆይ አንድ ጊዜ ጠብቁኝ።
እሺ
ራዳር ነው የሚለው የቴሌግራም አዎ ስሞት።
አዎ ራዳር ነው እንትን ነው እንትን ነው ጆን ይላል ራዳር አዎ የሁሉ ስፖርት የከፈቱት በዚህ ስልክ ነው?
አዎ በዚህ በራሱ
እሺ ተላልፎሎታል። መልሱ ስናገኝ ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
በሻም ሰግረን